ጤና ይስጥልኝ። ጸጥታ አምቡላንስ ፈለግ ነው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበር።
እሺ፣ አሁን ነው የፈለጋችሁት? መቤት አሁን አሁን አሁን emergency።
እ፣ እስቲ እሺ፣ check አድርጌ ልደውልልዎት። አንዴ ስልክዎትን ልውሰድልዎ?
እሺ እ፣ ቶሎ በይልኝ።
እሺ፣ ስልክዎትን ይንገሩኝ።
አስራ ስድስት ዜሮ ዘጠኝ አስራ ስድስት ሰማንያ አምስት ሰማንያ አምስት ሰላሳ አራት ሀምሳ ሰባት ሰላሳ አራት ሀምሳ ሰባት ሀምሳ ሰባት ከየት ወዴት ነው?
ከአያት ወደ ቤተ ዛታ መኖሪያ ቤት ነው? ሀያት
ድርጅት ነው። አረጋውያን ማዕከል ድርጅት።
ሀያት አካባቢ ነው ያለው?
አዎ አዎ።
እ፣ እሺ ከሱ ወዴት ወደ ቤተ ዛታ ቀጠሮ ነው
አይደለም፣ በ emergency ታሞ ነው።
ለመውሰድ? እሺ እሺ፣ አዎ።
እደውልልዎታለሁ። በቃ check አድርጌ።
እሺ እሺ እሺ